Mira. Mira.
ሰማኛል።
ሰማንያ ሁለት አርባ
ሰማንያ ሁለት አርባ ምን ሆነበት?
ዋው ያው ለው ድሮፍ ሲዘን በምድር ሰላሳ አምስት ብር ብር ዝናብ እ
የዝናብ አልጨምራችሁም እኮ ቅድም ማን ነው ስምህ?
ዲሞክራት ጆን
ጆን ሰማንያ ሁለት አርባ ነው ያልከኝ አይደለ?
አዎ እና ሰማንያ ሁለት ሰላሳ ስምንት
ሁለቱም ነው?
አዎ ሁለቱም አዎ
እሺ አያቸዋለሁ።
ያው የዝናብ